ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
አቶ ደጃኔ ወልዴ አዎ አዎ።
ከ WePlus Solution ድርጅት ነበር ምደውልሎት።
ኬት ከ WePlus Solution ድርጅት ነበር ምደውልሎት።
እሺ።
ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው አሀ እና አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መተናል።
እሺ ያ ምንድን ነው? ድርጅታችን ከእያንዳንዱ trip አስር percent የሚቆርጥ ሲሆን ከዛ አዎ።
ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ይህንን አዎ።
የምናደርግበት ዋናው ምክንያት አሽከርካሪዎች አሁን ላይ የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ አዎ።
ሕክምና፣ ጡረታ እንዲሁም ሌላ ጥቅማ ጥቅም ስለሌላቸው አዎ።
ይህንን በጋራ የሚቆጥቡበትና በጋራ አቅም የሚፈጥሩበትን ነው ስርዓት ይዘን የመጣ ነው።
አሀ ሀሳባችን እሺ።
እንዴት አዩት?
አይ ጥሩ ነው ጥሩ ነው እና ጥሩ ነው።
ጥሩ አ እሺ እናመሰግናለን። አሁን ላይ ስራ ስለጀመርን እርስዎም አ ከእኛ ጋር መስራት ከፈለጉ WePlus Solution Provider የሚል application አለን።
ጥሩ ጥሩ እሱን ጥሩ ከ Play Store ወይ ከ App Store ላይ አውርደው መመዝገብ ይችላሉ። በተጨማሪም አ ደግሞ document መላክ ከፈለጉ የቴሌግራም group ም አለን። ይመችዎታል ጥሩ ልስጦት?
አዎ አዎ ይቻላል እሺ እሺ ዜሮ ይቻላል።
ዘጠኝ ዜሮ አሀ ዜሮ ለመጻፍ አሁን አሁን አይመችም ያለሁበት።
በቃ እሺ text አደርግልዎታለሁ።
እሺ እሺ በዛ በምልክልዎት ቁጥር ማንኛውም ሀሳብ፣ አስተያየት፣ ጥያቄ እንቀበላለን በማንኛውም ሰዓት።
ጥሩ እሺ እናመሰግናለን። መልካም የስራ እሺ ቀን ይሁንልዎት።
እሺ እሺ አዎ፣ እሺ